ሰላም Best Bet ስላመሸሽ እንደዚህ እግዚአብሔር ይመስገን ስለማመሸ አለው ቲኬት ያሸንፍ አያሸንፍ እያሳይ አይደለም። እና እስኪ check ታደርጊልኝ ያለ ልኬልሻለሁ። ቴሌግራም cashier code ኡ ንገረኝ እስቲ።
cashier code ንገርሽ አዎ አዎ
አስር ስልሳ አምስት ዘጠና ሁለት ሀያ ሰባት
እሺ፣ ያው አሁን ልኬልሃለሁ። እሺ ቴሌግራም ላይ ገና የዘጠኝ ጨዋታ ስላለው እሱን መጠበቅ አለብህ።
እ የዘጠኝና የስምንት ጨዋታ ስላለው ገና እሱን መጠበቅ አለብህ። እሺ Okay የቀረው ጨዋታሳ እንዴት ነው?
የቀረውን አብርቼልሃለሁ። እሱን ማየት ትችላለህ።
እሺ እናቴ እሺ አባቴ፣ ስለ ደወልክ እናመሰግናለን። መልካም ምሽት።
ላንቺ መልካም ምሽት።
አሜን።
ስምንትና ዘጠኝ ጨዋታ ማለት ነው። ያ ያ ስምንትና ዘጠኝ ጨዋታ አለ